የለጠነጠልን ቤት ስሜት ራሄል ነኝ። መኮንን ልርዳው
የትናንትና ትኬት ነበር እና ተለቀቀልኝ። እሱ እንዲለቁልኝ ነበር።
እሺ ከአስር ኮዱን ንገረኝ አንዴ።
አስራ ሶስት እሺ ሰላሳ ሶስት እሺ
ሀያ ሰባ ሁለት ሀያ ሰባ ሁለት እሺ አንዴ እሺ ለ provider ኦቹ ልክላቸዋለሁ። ትንሽ ቆይታ check አድርገው ይለቀቃል። አንድ match አለው ያልታረመ፣ ለዛ ነው።
አዎ አዎ፣ የተራዘመ አለ አንድ። አዎ እሺ። እና ይታረምልሃል። እሺ፣ ትንሽ ጠብቀን። እሺ